Yes.
બોલો હેલો ገነቱ ሄሎ
አቤል ገነቱ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን ከሚስት ቤት ነው። እሺ ምን አለች? ኤክስፔሪንስ ያደርግብኛል።
ሄሎ ሄሎ ገነቱ አቤት አቤት ይቅርታ ይሄ የ- ችግር የለም። ይሄ የላክልን የላክልን shop
አ አ ገኔ አንድ ሁለት እያለ specific አ- ቦታ የለውም እ ባኮፊ ቦታ ቦታ ቦታ ስም ለምሳሌ አሁን okay የቦታ ስም እ፣ አለ
አ ወላይታ የሆነ ቦታ የምትከፍት ከሆነ ከዛ ደግሞ የሆነ ቦታ ከዛ የሆነ ቦታ እንደዛ ስማቸውን እየጠቀስንና cashier እያረክላክልን እሺ?
አ- አረካ አረካ ውስጥም ብዙ ቦታ ስላለ ነው አረካ አንድ አረካ ሁለት ያልኩኝ okay በቃ እሺ እንደዛ ሆኖ እንደዛ ሆኖ ሳለ ግን የ cashier ስም ደግሞ ላክልን አሁን ለምሳሌ እሺ።
አረካ አንድ shop ብንከፍት አ አረካ አንድ ለምሳሌ ከበደ ቢሆን cashier ኡ አ ከዛ አረካ ሁለት ደግሞ አስቴር ብትሆን እንደዛ እንደዛ okay።
እያረክላክልን አረካ አረካ አንድ እያለም እሱ አዎ።
እያለም አረካ መጀመሪያ አንድ ብዬ ከበደ ብዬ አረካ ሁለት ብዬ ደግሞ ሌላ ስም
አዎ የአረካ አንድ የ shop ኡ አረካ አንድ shop ስም ሆነ ከዛ እ- ከሌ ከሌ cashier ስም ሆነ አረካ ሁለት shop ነኝ ከዛ ደግሞ ከሌ ከሌ cashier ስም እንደዛ አድርገህ ላክልን እና okay password password ያስፈልጋል አይ user ነው ስም ብቻ እሺ፣ አሁን አሁን ልካለሁ እሺ እሺ